መጣሁ እገባለሁ።
ሄሎ፣ ጤና ይስጥልኝ ኢንዱስትሪ ቤት።
የለም ሄሎ፣ ጤና ይስጥልኝ ኢንዱስትሪ ቤት። አብሮ ይስጥልን።
እንዴት ነው?
እግዚአብሔር ይመስገን ያነሳ
ሰላም ነኝ። ምን እንዳ
አረ በጣም ተበልተናለን። አስተያየት ምናምን የለው
ምን አልከኝ?
በጣም ተበልቼ የወሲድ ይጠፍብኛል እና የሆነ ብር አስጭምን
እንደዛ ማድረግ አንቺ እሺ ብሎ ይህን ነገር ከስልክሽ መጥፋት አትችልም?
ብሎክ ማድረግ አንችልም። ወይ ፎርጌት ፓስወርድ በለውና እንመጣለን መሴጅ ወይ ጣ- እንትን በለው አትየው።
እ እ ፎርጌት ፓስወርድ በለውና እ እንዳለ ተው የሚመጣውን መሴጅ ሳታስገባው
ከዛ በኋላ ድጋሚ ባስገባ አይመጣም ነው ያልሽኝ?
አለመጠቀም ነው። ከዛ በኋላ
እሺ አባቴ አመሰግናለሁ። ህይወታችንን ተበላሸው። እግዚአብሔር ይላችሁ።